ከቤቴ ምን ላድርጋት?
ሄሎ
ሄሎ ሄሎ አቤት።
ይቅርታ መልሼ ደወልኩሎት ከችብችብ።
እሺ እሺ።
አዎ፣ አሁን ቼክ አድርጌሎት ነበርና እም፣ ዛሬ ነጭ ሽንኩርቱ ትንሽ ጥረት ስለነበር አልወጣልዎትም። ፎሶዲያው ግን ወጣል።
በጣም ታሳዝናላችሁ ግን በጣም
በዓላት ገጠ ጋ የለንም። ቅዳሜም እሁድም የለንም። ቢሮ ሆነን ነው ያዘዝነው። በዚህ ላይ ደግሞ በጣም ነው የምንፈልገው። በስችሉ ዛሬ ላኩልን።